one one. Hmm? One, one one away. ወይኔ ዜሮ ሁለት ላይ እየደወልክ ነው እየደወልክ ነው።
አሎ
ወይዬ ወይዬ ተቋረጠ፣ ይቅርታ።
ችግር የለም።
እሺ እ ዋጋ ማወቅ እችላለሁ እንዴ?
አ፣ ማለት የ- የ- እዛው አካባቢ ነው ይሄ ቁጥር ግን የአዲስ አበባ ቁጥር ነው አይደል?
እ አዎ አዎ፣ የአዲስ አበባ አሁን አዲስ አበባ ያለሁት እና ወንድሜ እዛ ይሰራል።
እስኪ ንግድ ፍቃድና ለእሱ እንትን ለማለት ነው።
ዋጋ ልክልሃለሁ።
እ፣ አዎ።
ቴሌግራም ላይ ንግድ ፍቃድና TIN TIN number ኡን ላክልኝ።
እሺ ስልክ ቁጥር ልንገርህ የምትልክልኝ?
no አንተ ነህ እኮ የምትልክልኝ። okay በደወልክበት ቁጥር ላክልኝ። ቴሌግራም እና ንግድ ፍቃድና TIN number ኡ።
እሺ እሺ ነበር እሺ ዳ እሺ።
በዛው በዛው ቁጥር ደግሞ እኔ price ኡን ልክልሃለሁ። እሺ